ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተመለስ እሱ ነው ደንበሮ ደንበሮ ደንበሮ አረ ተው ተመለስ እሱ ነው ደንበሩ የጀግና መኖሪያን አይነካም በሩን አይነካም በሩ እየውን ያመጡን ደረሱ ዘመዱ እየውን ያመጡ ደረሱ ዚያማዶ እየሸሹላቸው መከተል ተለምዶ እየሸሹላቸው መከተል ተለምዶ ተውን አካኪ ዘራፍ አካኪ ዘራፍ አካኪ ዘራፍ አካኪ ዘራፍ ገዳይ ተጋዳይ ገዳይ ተጋዳይ የተቆጠረ ጥላትና ጉዳይ የተቆጠረ ጥላትና ጉዳይ አስመስሎታል የተላን ጉዳይ ይህ ነው ጥንቱም የጀግና ጉዳይ ራት ተበልቶ ሲሆን ምኝታ ውድ ባስነቃይ ማክሰኞ ማታ ራት ተበልቶ ሲሆን ምኝታ ውድ ባስነቃይ ማክሰኞ ማታ ገዳይ ተጋዳይ አስመስሎታል የተላን ጉዳይ ይህ ነው ጥንቱም የጀግና ጉዳይ የገለባ ቤት አይጡ ወደለው የፈሪ ምክር ዙሪያው ገደለው የፈሪ ምክር ዙሪያው ገደደ አረ ገዳዬን አረ ገዳዬን አረ ገዳዬ ዘራፍ ተነስቶ ዘራፍ ሲታጠቅ ታንክ ሲያጎራ መሩ ሲንደቀደቅ ከጠላቱ ጋር የሚደባለቅ ሆዷ አይሸበል ልቧ አይጨነቅ ከጠላት ሰፈር ገብቶ በፈጅ ጅኒን ማራኪ ሳይወል ሳያድር ያርዳል በሳንጃ የጦር ወታደረ ከተደፈረ ዳር ደንበራችን እንሞታለን ለሀገራችን እንሞታለን ለሀገራችን አረ ገዳዬን አረ ገዳዬን አረ ገዳዬን አሁን የቅኝት አሁን የዜማ ያን ጊዜ ያን ጊዜ ሲዘፈን ሲሰማ ሲዘፈን ሲሰማ ማን ይቀመጥ ነበር ያን የማን ጥንትማ ማን ይቀመጥ ነበር ያን የማን ጥንትማ ያን የማን ጥንትማ ነጋሪ ሲመጣ ከተት ሲታወጅ ነጋሪ ሲመጣ ከተት ሲታወጅ ሁሉም ደበር ደራሽ ቁርጥ ቀን ልጅ ፋኖ ወርበኛ ናገሩን ወዳጅ ናገሩን ወዳጅ እንደ ሰራይ ገደል ሆነና ለተረቱ እንደ ሰራይ ገደል ሆነና ለተረቱ ሁልጊዜ አሸናፊ የሰው የለው የሰው የለው ተፈጥሮው ያዘዋል ጊዜና ነሳቱ ጊዜና ነሳቱ እስኪያንጎራጎር በተራራው ላይ ደሞ ጃሎል በዚያባም ሲያንጎራጎር በዚያ ባምባው ላይ ሸብሎ ሲመጣ ወኔውን እንዳይ ወኔውን እንዳይ የአንበሳ ነው አሉ ባኖ ልቦ ላይ ባኖ ልቦ ላይ ተይ ምነው ተይ ምነው ተይ ምነው ተይ ምነው ሆነ ሰራይ ገድል ሆነ እናተ ረቱ ሆነ ሰራይ ገድል አለ እናተ ረቱ ሁልጊዜ አሸናፊ የሰው የለው ብርቱ ተይ ምነው ተይ ምነው ተይ ምነው ተይ ምነው ተይ ባልነሽ ተይ ባልነሽ ተይ ባልነሽ ተይ ባልነሽ ተይ ምነው ተይ ምነው ተይ ባልነሽ ተይ ባልነሽ የተኛውን ልቤን ተቀሰቅሻለሽ ተቀሰቅሻል ተቸው ረመስቸው ሆኜ እንደነገር በምን አስታውሻ ሲያመኝ ዋለ ዛሬ በምን አስታውሽው ሲያመኝ ዋለ ዛሬ አንበሳ ተኝቶ ጅብ አይራመድም። አንበሳ ተኝቶ ጅብ አይራመድም። አገር ሰላም ሲሆን ጀግና አይወደድም። ጀግና አይወደድም። ተይ ምነው ተይ ምነው እስቲ ጃሎ ልበል በተራራው ላይ ደሞ ጎራው ልበል በዚያ አምባው ላይ ቸብሎ ሲመጣ ወኔውን እንዳይ ወኔውን እንዳይ የአንበሳ ነዋሉ ፋኖ ልቦ ላይ እንደ ሠራ አይገድም አለና ተረቱ ሁልጊዜ አሸናፊ የሰው የለው ብርቱ ተፈጥሮ ያዘዋል ጊዜና ንእሳቱ ጊዜና ንእሳቱ ተይ ማነሽ ተይ ማነሽ